አላ ነው።
ነው
ኮረኮረሽ እንደ ሰውዬው እ
ገና ስልኩን ሳየው ሳቄ የመጣ ታውቃለህ።
ይኸውልሽ ስሚ፣
ወይ ሌላ ከኋላሽ ከኋላሽ ማን ነው?
ከኋላ ስትል ከኋላ ማንም የለም።
ኧረ ያለ ሲወር አብሮ የነበረው
አብሮ የነበር
ነገርሽ አልተገኘም እንዴ? እኔ እኮ ጠግቤ ነበር።
አብሮኝ አብሮኝ የነበረውማ አልወረደም። ተሸወርክ። በዛኛው ሳይድ የነበረ ነው የወረደው ግን
ምንም እኮ ተዚያ ነው ያልኩሽ። ከዛ እየሰኩ
እኮ
በስመ አብ አንቺ ግን ጠገብሽ፣ ደናገሽ አልጠገብሽም?
እና የምበላው ላልጠግብ ነው እንዴ? የምበላው ላልጠግብ ነው የምበላው ላልጠግብ ነው ወይ? አሞኛል፣ እባክህ አጠግበኛውን
በሽተኛ ሁሉ በሽታሽ ሲያባርር በእናትሽ
እውነት ነው። እሺ፣ ወደ ቤት እየገባሽ ነው እንዲያው ምን ነው አንተ በ- በ- በዛኛው ሳይድ ያለውን አየህ? አብሮኝ ያለውን አብሮኝ ያለው ያኛው እኮ በጣም በእናትሽ አለ አንቺ አልገባሽም፣ አገናንሽ አልገባሽም።
እ- እ- እኛ እኮ- እኛ እኮ ጠገብን በ- በሽታ
ማለት እንዴት?
ዘይደራደሪ ገና ነሽ አንቺ የቤት ልጅ።
አሀ ጠጥቶ ነው እንዴ?
ይሄ መቼ ነው የሚገባሽ?
ጠጥቶ ጠግበህ ወይስ አልገባኝም።
እና ገሉ ነው እንዴ ከሆነ ለዛ ነው ተነስቼ ሄድከው እና እና ዛሬ አልጠገበም። መቼ ሊጠግብ ነው? ሲል እኮ ነው። አንተ ዛሬ ስላልጠጣ ነው። አደም የለም ለዛ እኮ ነው። ማን ማን ያጠጣ? እሱ ነበር ጎትቶ የሚወስድ።
አይ እኔ እግዚአብሔር ይመስገን፣ እኔ እግዚአብሔር ይመስገን በዓል እያየሁ አልሰክርም፣ አልጠጣም።
እሱ ጥሩ ነው።
አዎ፣ እኔ የጌታ ልጅ ነኝ። እሺ።
እሺ ጥሩ ያላ ስትሆን ንገረኝ። ያላ ስትሆን ያላ ስትሆን ትን
እሺ፣ እሱ ከሆነ እነግርሻለሁ። ደብዳቤ- በደብዳቤ ነው የምትፈልጊው?
እ?
በደብዳቤ ነው የምትፈልጊው?
ምን አትፈልግም? በደብዳቤ በደብዳቤ ነው ያው፣ እ፣ እና እና ማ- ማ- ማረጋገጫ
አይ፣ እ፣ ስሚ፣ ሰሞኑን ልከፍሽ- ከሰሞኑን አጥፌ እመጣለሁ።
እሺ እሺ
አይ፣ ግን እየገባሽው አዎ
አንድ ሁለት በያ አትይም እንዴ?
አንድ ይለቅ ለብቻ ይላሉ።
ይበቃኝማ። መነካካት ይሰራልኛል። አንድ ለብቻ
ምን ችግር አለ? አራትም አምስትም በይበት። ኧረ በስመ አብ ኧረ ስልኬ ስልኬ ስልኬ እፈልገዋለሁ እፈልገዋለሁ ስልኬ ጆሮዬና ስልኬ እፈልገዋለሁ።
እሺ፣ አዎ።
ቻውሽ